ሄሎ ይመሰል
አቤት አውጣይስ ኔትወርክ ይቆራረጣል።
እህ
ብር ሄሎ?
ነበር አሁን ያነሳቸው አንቺ አሁን መልእክት አድርጌ ነበር መልእክት አልገባ አልተግባባል።
እ፣ ብዙ ነን። ምን ነበረ?
ትናንት ማታ ነው ያዟዟርኩት እስካሁን ደግሞ አልደረስኩም።
እ፣ ፕሮሰሲንግ ነው የሚለው ወይስ ኮንፊርም ተደርጓል?
ፕሮሰስ ነው የሚለው እዛ ላይ እሺ processing የሚለውን ትላንት ለቻፓ አሳውቀናል እና እስከ እ።
ነገ ይገባላችኋል። እሺ ጠብቁት።
okay እስከ ነገ ነው?
ዛሬ እሁድም ስለሆነ ነው እና እስከ ነገ እናስገባለን ብለዋል ቻፓዎች
እሺ እና በትዕግስት ጠቅ- ጠብቁን። እሺ ከይቅርታ ጋር ግን ያስጠላል እንደዚህ እ፣ በጣም ይደብራል።
አዎ ኧረ ይኸውልህ፣ አስተካክሉት ንገሯቸው እንዴ እ፣
እኛ ማለት ልክ ነው።
የ- እ፣ አዎ፣ የእኛ ሲወሰድ እኮ ምንም አንልም።
ልክ ነው። እንዴት መሰለህ እ፣ እ፣ ብር transaction የሚያልፈው ማለት አሁን እናንተ ከቤት ቤት ተጫርጋችሁ ወይ ወደ ቴሌብር CB እ።
ስታደርጉ ቀጥታ አይገባም። መሀል ላይ እንደ እ።
bridge እነሱ አሉ እና የእነሱ እ።
system አንዴ ሲበላሽ አንዴ ምን ሲሆን ነው ብር መሀል ላይ የሚያዝባችሁ። መንግስት እሺ፣ ግን በእነሱ እንዳ- እንዲያልፍ ለማስተካከል ስላደረገ ነው።
ማለት ነው። አዎ እሺ።
እየሰራንበት ነው። የ system እ።
ችግር ስለሆነ ከማሳወቅ ውጪ እና መጠበቅ ነው የምንችለው እኛ። ለዛ ነው ይቅርታ።
እ፣ እሺ።
እሺ፣ እሺ፣ መልካም ምሽት።
አይ አይ